ትምህርት ቤት
አብሮ ይስጥልን። እኔ የምለው እሺ
አራት መቶ ብር ከጌሙ ወደ ቴሌብር አውጥቼ የት እንደገባ አጣሁ።
እሺ ቤተሰቤ ስልክ ቁጥር የደወልክበት ነው?
አዎ
እሺ ጠብቀኝ። መቼ ነው ዛሬ ነበር?
አሁን ነው።
እሺ ቆይ አንዴ Hello
አቤት አቤት አሳውቅልሃለሁ። እሺ ወደ ቴሌብር ቁጥር ዜሮ ዘጠኝ ሰባ ስድስት ሰባ ሰማንያ አራት አርባ ሰባት ነው ያደረግከው።
ሰማንያ ሁለት
እህ እ ቴሌ ቁጥር ተሳስቼ ነው።
እ ተሳስተሃል። አልገባም እኮ pending ነው የሚለው የ- ቁጥሩ ቴሌብር ቁጥሩ ዜሮ ዘጠኝ ሰባ ስድስት ሰባ ሰማንያ አምስት አርባ ሰባት አዎ ሰባ ስድስት ሰባ ሰማንያ አምስት አርባ ሰባት ልክ ነው።
ሰባ አዎ ሰማንያ አምስት አርባ የዛሬ ሰባት ሁለት ቀንም ሶስት መቶ ብር የተጭበረበርኩ መሰለኝ። ታይልኛለች?
የዛሬው ሁለት ቀን አዎ ሁለት ቀን ነው አንድ ቀን ስንት ማለት ነው ቀኑ?
ዛሬ ሀያ ሁለት ነው።
አዎ ዛሬ በእነሱ አራት ነው በሶስት ነው በሁለት ትላንት በሁለት ነው ከትላንት ወዲያ በሁለት ከትላንት ወዲያ በሁለት ትላንትና ትላንት
ትላንት ማለት በሶስት
አዎ አዎ፣ እሺ ቆይ አንዴ በሶስት ያለውን እንየው። ይኸውልህ በሶስት ማለት ነው እም ሶስት መቶ ብር ብዙ ጊዜ ነው የሞከርከው እና እ ሁለት አሁን ቆይ ይቅርታ ሶስቱ ገብቷል። ከዛ ደግሞ ከዛ ሶስቴ ደግሞ ሞክረህ failed ብሎ ወደ ቤተሰቤት account ተመልሷል። አየር ላይ ያለ ብር የለም።
የለም።
አዎ እሺ ይሄኛው እንዴት ይሆናል ነው ያሁኑ?
ላሳውቅልህ ይሄ ለ SantimPay አሁን አሳውቅልሃለሁ ቶሎ እንዲያስገቡልህ እሺ።
እሺ እሺ መልካም ቀን።
አመሰግናለሁ።
እናመሰግናለን። እሺ